ሄሎ ወይ መሰረት ነኝ የምንታዘዝ
አበስ 84 49 ሰማንያ አራት አርባ ዘጠኝ ምን ሆነብህ?
አዎ በጣም እየዘነበ ነው። earning 35 ነው የሚለው እኮ
ምን እያለ ነው?
ኃይለኛ ዝናብ እየዘነበ ነው። earning የት 35 የት ነው ሰፈር የሚለው የት ሰፈር ጀሙ
ጀሞ
አዎ የዝናብ የሚታሰበው team leader ኦቻችሁ ሲያሳውቁ ነው። እሺ ስለዚህ ለ team leader ንገረው team leader ኣችን እረፍት ነው ዛሬ እንዳትደውሉ ይላል።
እ
team leader ኣችን ዛሬ እረፍት ነው እንዳትደውሉ ይላል።
እኮ እናንተ እንትን በሉ ፎቶ አንሱና ዝናብ እንትን በሉ እ።
ፎቶ አይሻልም? post አድርጉ። እንደዛ ከ- ካልሆነ አይበራላችሁም። እንዲበራላችሁ እኮ ነው ፎቶ እንጂ እኔ ጨምርላለሁ እዚህ
እኮ የዚህን ጨምር የዛኛው ነው የሚያሳውቃችሁ ብቻ ነው።